ከዚህ በኩል የኔ ምክንያት የጉዞ መረጃ ልስጥዎት?
hello ጤና ይስጥልኝ ደንበኛችን አይሰማም?
ይሰማል። ቪዛ እንዴት ነው ማግኘት የምንችለው?
የት ሀገር ቪዛ ደንበኛችን?
እ?
የት ሀገር
የውጭ ሀገር ማለት ከውጭ ሀገር የት?
ዱባይ የዱባይን በምን ነበር የፈለጉት? የዱባይን እ?
በምን ቪዛ?
ማለት እንዴት እንዴት እንደሆነ አላወቅኩም። እኔም ማስታወቂያ ላይ አይቼ ነው የደወልኩልሽ እና ብታስረጅኝ ደስ ይለኛል።
እሺ የዱባይ ከሆነ የሚፈልጉት በስራም አለ፣ በቱሪስት፣ በትምህርትም፣ በቪዚተርም አለ። ቤት ነበር የፈለጉት ደንበኛችን?
እኔ በስራ በስራ
እ፣ ፓስፖርት አለዎት?
አይ የለኝም ገና አላወጣም።
መጀመሪያ ፓስፖርት ፓስፖርት ያስፈልጋል። እሱን ለማውጣት ደግሞ የልደት ካርድ እና የቀበሌ መታወቂያ ነው የሚያስፈልገው። process ኡን ጀምሯል የፓስፖርት?
የፓስፖርት አልጀመርኩኝም።
እሺ website ልንገሮት እሱን apply የሚያደርጉበትን። እሺ አንዴ ያዙ። W W W
እሺ
Ethiopian passport services dot G O V እንትን መድ-